የጠ ዘርና ነባር ካዕብ ዘርና ነባር መሊጡ ቄስ መሊጡ መሌጡ የአገር ስም አስፈሉጡ አስፈሊጡ ሰሊጥ አጶሊጡ አስፈሉጡ አስፈሊጡ አጶሊጡ ሰሊጥ አጶሊጡ የምጣድ ብልጭልጭታ አፍሮዲጡ የሰው ስም እቃጡ ዝንጀሮ ዘንዘሪጡ ገለሜጡ ዲያቆን ሳልስ ዘርና ነባር ሀያጢ ሸንጋይ አባባይ ሀያጢ ሸንጋይ አባባይ ሰሃጢ አጫሪ ሳማጢ ሳምሳጢ የሰው ስም ከሃዲ ስምሳጢ ከሃዲ ሮማይስጢ የሮም ቋንቋ ቀብያውባጢ ቀላዋጭ ቅብጢ የጽር ቋንቋ ኤሜኬጢ የፈረስ ሀገር ዕብራይስጢ የእስራኤል ቋንቋ ኬጢ የሰው ስም ፊልሞንጢ ነገረ መላእክት ፌጢ ሯጭ ራብ ዘርና ነባር ሊጣ ስም አምላክ ሊጣ ሰሊጥ ልስጣ ሰይጣን መአንብጣ መአንጣ ቀለቧ ምግብ ቀለብ ምግቧ ሙዳ ሱጣ ነበልባላዊ መአንብጣ መአንጣ ቀለቧ ምግብ ቀለብ ምግቧ ሙዳ ሱጣ ነበልባላዊ ሱጣ ወስከንቢያ ሳፍጣ የሴት ስም ቀጣ የወርቅ ሚዛን ወርቅ ቁንስጣ የሰው ስም በሴጣ የአገር ስም ቤጣ ስም አምላክ አስፈሊጣ ዝፍት አርጣ የሰው ስም አንበጣ አንቦጣ አንቦጣ አንበጣ አንበጣ አንቦጣ ስልቦት ቅጠል እየሩጣ ምልእት ሃይማኖት እግረ ማጣ አርባዕቱ እንስሳ የውጣ ስም አምላክ የውጣ ስም አምላክ ይወጣ ቅጠል ደአብጣ ስም አምላክ ገበጣ ገበጣ ሐምስ ዘርና ነባር ህጶዴጤ ግምጃ ሱጡቃጤ ሽቱ ቀንጦስጤ ሰልፈኛ ቁስጤ ሻኛ ቀንጦስጤ መትህተታህቲት ቆስጤ ጭቅና ንግመጥሳጤ ንግምስጥስጤ ወግ ታሪክ አቅጤ ብርሌ አካጤ ግምጃ አክጤ እንቁ ኤላጤ ኤሌጤ የዛፍ ስም ኬለማጤ ቋንቋ ጴንጠቆስጤ ወይም ጴንጠቆስቴ ባለ 50 ሳድስ ዘርና ነባር ህዳጥ ጥቂት ለፍጥ እራት መማስጥ ቁልፍ መምሰጥ ቀለበት መሰጥ ነጣቆች መስድጥ እራት መስፈጥ አምሳለ ወረንጦ መንጢጥ ወፍ መአንብጥ መአንጥ ቀለብ ምግብ መወልጥ አጣሪ ለዋጭ መውጥለጥ መውጥለጥ እሞቢያጉስም መጥረብሊጥ አቡን ጳጳስ ማእከጥ ቀለብ ምስያጥ ገበያ ምያጥ እንዝርት ሞፈጥ ሞፊት የሸህላ መስሪያ ሰመጥ ላት ስማጥ ሻኛ ስባጥ የካቲት የዕብራውያን 11ኛ ወር ሰንባላጥ የሰው ስም ሰውጥ አለንጋ ሰግላጥ ሽቱ ሰግላጥ በባህር የሚበቅል አበባ ሳንጥ ሽምብራ ስሂጥ ዝግጣ ስመጥ ሽንጥ ስረርጥ መቅደስ ስባት ስባት ዳረንጎት ጉርሻ ስብጥ ስንጥ ምዝራት ስጥ ቀጭኔ ስጥ ቀጭኔ ሴጥ ዋጋ ሽያጭ ቀጣጥ ቆጠጥ አውራጣት ቀፍጥ እራት ቅበጥ ያበጠ ቁስጥ ሽቱ ቁራጥ የግርሽ አይነት የግርሽ አይነት ቁጠጥ ታናሽ ጣት ቁጥቁጥ የደቀቀ ያዘነ ቁጥ ምዝራጥ ቀጭኔ ቁጥ ጀንፎ ቆስጥ ሽቱ ቆጠጥ አውራጣት ቆጢጥ ቀጭን ረቂቅ ቆጢጥ የሰባ ወፍራም ባሉጥ ወይራ ብእሴ ውስጥ ነፍስ ተውላጥ ለውጥ ነቀጥቃጥ መንቀጥቀጥ ነቁጥ ነቁጥ ነፍጥ ነፍጥ ነፍጥ የምድር ዘይት ናባጥ የሰው ስም ነዋየ ውስጥ ሆድቃ ንጥኑጥ ሻኛ፣ ኖባጥ የሰው ስም፣ አለጥ ሽቱ፣ አስፈሊጥ ሰሊጥ፣ አስፈሊጥ የምድር ዝፍት፣ አርዩጥ ራት፣ አብቅራጥ የሰው ስም፣ ኢዮሳፍጥ የሰው ስም፣ እልተጉዊጥ ልማደ ሰብ መናጻት፣ እንቁጥ አፍንጫ፣ እንኩጥ አሳ፣ ወልጥ ደዌ፣ ውስጥ ውስጥ፣ ገብጥ ቁንጣን ሆድ እመም ግርጣጥ እምቢልታ መለኸት ግብጥ የሆድ ጓታ ጉዲጥ ጉጠት ዳሌጥ ስም አምላክ ዳሌጥ የፊደል ስም ጡት ጥጥ ጡጥ ጥጥ ጦሪጥ አማልክት ጸምላጥ አይነ ጨምጫማ ጸጥ ጸጥታ ዝምታ ጽኢጥ ቅባ ቅዱስ ሳብዕ ዘርና ነባር መሌጦ መጠምጠሚያ መሌጦ ቀጸላ ማዕክጦ ቀለብ ቀርነ ዝብጦ ቀንደ መለኸት አስፈሊጦ ሰሊጥ አስፈሊጦ ዝፍት ዝብጦ ሰንተል ነጋሪት